ማርያም ነዳ ሊትሮስ ይሄን እንደዚህ አርጋ ይዘህ ሄሎ፣ ወይ
ሀብታሙ ነኝ።
እሺ ሀብታሙ
አሳውቂያቸው ነበር። መሰረት ነች።
እኔ መሰረት ነኝ። ያው ኮ- ኮምፕሊት በሉልኝ ያልከውና ሀብታሙ አረ ወይኔ እኔ ኮምፕሊት በልልኝ አላልኩሽም?
እሺ
ዘጠና ሶስት አርባ ሶስት ከስተመሯ ሞባይል ባንክ ያልሰረብኛል ምናምን ብይ ብላ ቆይ ያለችኝ ያልኩሽን ነው።
እስቲ ቆይ እሺ
እንደ እደውልልሃለሁ ብለሽኝ ወይ አልደውልሽኝ ወይ ቆይ ነገር አይ ለ- ለእኔ አልነገርከኝም ሀብቴ ቆይ አንዴ እሺ
ቤተሰብ ነች ማለት
አዎ ሀብታሙ ወይ የዘጠና ሶስት አርባ ሶስት ምግቡን ያዘው እሺ እዛ ሌላ order ያዘ ስራ ሴትዮዋም እየሰራልኝ አይደለም ብላለች ለእነሱ እና ታዲያ ምንድን ነው የሚሆነው? የ order ሽ የት ነው የምሰራው? እኔ ከ- ከስራ ታዲያ ገና ቦሎጅ እንደገና ተመልሼ ወደ እሷ ልመጣ ነው እንዴ? cancel የሚሆን ከሆነ cancel አድርጉልኝ። የሆነ ነገር በይ። ምግቡ ይዤ ታዲያ እኔ ውለውን ልዞረው ነው እንዴ?
ዘጠና ሶስት አርባ ሶስት አርባ ሶስት ሀብታሙ ቆይ እሺ ይደውልልሃል ወይ መልስ ይደውልልሃል ግን ሌላ order ካያ አልደወልሽልኝማ። እኔ ቁሜ እኮ ነው ያለሁት። አልደወልሽኝ ወይ? ሌላ order ስራ አይደለም እሺ ሀብታሙ ሌላ order ስራ እያልኩ እኮ ነው አሁን እና ሌላ order እየሰራሁ እኮ order ታዲያ ካለ ወደዚህ ልመለስ ነው እንዴ? ሌላ order እየሰራሁ እኮ ወደዚህ ልመለስ ነው ታዲያ በቃ እዛ ከሄድኩ በኋላ ወይ cancel የሚሆን ከሆነ cancel አድርጉልኝ ወይ አውጡልኝ።
እሺ ሀብታሙ ይደውሉልሃል ለእሱ ሌላ order ካለ ስራ እሺ
ወይኔ መድኃኒዓለም ሌላ order ስራ። እኔ እሺ ሌላ order ሰርቼ ከዛ በኋላ ተመልሼ ወደዚህ ልመጣ ነው። ወይ order ኡን አውጪልኝ ወይ cancel አድርጊልኝ። በቃ እኔ እንደዛ ማድረግ ብችል እኮ ልህ ነበረ ስለማልችል እና ታዲያ ወይ አውሽ አውጡልኝ። ማ- ማውጣት ትችል አይደል?
አንችልም እንደሱ ማድረግ አንችልም እኔ ለምንድን ነው የማትችይው? እና ታዲያ እኔ እኔ ምን ሊሰራ order ኡ እና መቼ ላድርሰው ነው order ኡ?
ሀብታሙ ይደውልልህ ተረጋጋ በእግዚአብሔር
ምን ሆነሽ ነው ታዲያ ሌላ order ስራ ምናምን ብትይኝ እንዴት ነው ሌላ order ስራ order እያለሁ እንጂ የሚደውልኝ ሰው